ወደ ኢትዮጵያ ሄደን እየባክስ የምንወጣ
ለው
ይሰማል ደንበኛችን።
አቤት እናንትን ብያት አዎ
እና ምን ነው እርስ ማግኘት አልቻልንም እኮ
የት አካባቢ ነው ደንበኛችን?
ቤተል ቤተል
ቤቴል።
አ ቤተል
እ፣ ምን ያህል ጊዜ ሆኑት ደንበኛችን ምርት ከመጣሉት?
አረ ወር ሊሆነን ነው። እና ደንበኛችን አሁን እርሶ ባሉበት መስመር ለጊዜያዊ ትንሽ ችግር አጋጥሞናል።
እኮ በመሀል ጀምሮ ምን ነበር አለ?
እኮ አንድ ቀን ጀምሮ ነበር በመሀል
መጥቶ ነበር በመሀል።
እና በመሀል ጀምሮ ነበር ተመልሶ ደግሞ አቋ አቋረጠ።
ደንበኛችን እስቲ ቢጂ አይዲዎትን ነው ሲን ነበሮትን ይንገሩኝ።
ነበር ባለፈ ሰጥቼሽ ነበር እኮ እማዬ፣ ባለፈም አመልክቻለሁ እኮ